ጤናይስጥልኝ በስት በስት ለምትለው
ዊዝድሮ አድርገን አልገባልኝም እስካሁን።
በዚህ ስልክ ነው አዎ በዚህ ስልክ ሶስት መቶ ብር ብር ነው
ሶስት መቶ ብር ወደ ንግድ ባንክ
ቼክ ያደረኩት ነው። እሺ አንዴ ጠብቀኝ።
እሺ፣ እሺ።
ሶስት መቶ ብር process ላይ ነው ያለው። ለቻፓ ሳውቅልሃለሁ፣ ይገባልህ።
ምን ያህል ነው የሚቆየው?
አላወቅኩም፣ ግን ለእነሱ አሳውቅልሃለሁ። እንዲያስገቡልህ እናደርጋለን።
እሺ፣ ወደ እሺ፣ አ-
ተደዋል። እናመሰግናለን። መልካም እሺ፣ እሺ፣ እሺ።